እንትን እንበላ ስፖርት ነው እባክዎ የምንወደው።
ቡና ይጠጣል። ሄሎ
ሁሉ ስፖርት ነው እባክዎ የምንወደው።
account ለመክፈት ነበር ስልካችን እና እምቢ ብሎ ነበረ።
account ለመክፈት ሄሎ
አይሰማም?
ይሰማል። ምን አሉኝ?
ሄሎ
ምን አሉኝ?
ሄሎ እም account በስልኬ እየከፈትኩ እያለ እምቢ እ አለኝ ሲስተሙ።
ምኑ ነው ያስቸገሩት?
ለመክፈት password ምናምን ሞላለሁኝ እ ከዛ OTP ደጋግሞ አያስልኩ። አንድ ጊዜ ብቻ ይሞ